Hello? Hello?
Where is Samu?
ሰማኝ ሰላም ቤስት ቤት ነው።
እንትን ነበረ ይሄ ሳላውቆ በእንትን በዊቸር ኮድ እንትን ብዬ ነበር አዝዬ ነበር መሰለኝ እሺ በቴሌብር ሳላዘው እንትን ያው ተመላሽ ተደርጎልኝ ላወጣው ነበር።
ራስ ነው መመለስ የምትችለው። ስትመልሰው ግን ማይወጣ ውስጥ ነው የሚቀመጠው። አይወጣም። ትጮትበታለህ እንጂ አይወጣም።
አይወጣም
ማድረግ የምትችለው voucher code ኡን ይዘህ ሄደህ እ
ሱቅ አካ- አቅራቢያ ካለ Best Bet shop እ እዛ ሄደህ ብሩ ማውጣት ትችላለህ።
ነው። እሺ በቃ ወይ እንደዛ ላድርገው።
ይሻላል። አዎ።
እሺ እሺ እሺ